ኃይለ ጤና ይስጥ- ሄሎ
ጤና ይስጥልን። በምትችይው ነው የምንለቀት።
እንዴት ናችሁ? ሰላም ነው?
እግዚአብሔር ይመስገን።
ስታንዳርድ ኮሌጅ ነው ኮሌጅ ነበረ የምትገኘው?
ኦኬ መከፈል ነው።
መካፈል ነው።
እሺ ያው ቅዳሜ ነው እንትን የሚለው ከአስር ሰዓት ተኩል ጀምሮ
እሺ፣ የት ነበር?
ኢንተርኮንቲኔንታል ሆቴል
ኢንተርኮንቲኔንታል ሆቴል። እሺ፣
VIP አንድ ሺህ ብር ነው። normal አራት መቶ ብር
አራት መቶ ማለት ነው። VIP አንድ ሺህ ብር ነው። VIP VIP አንድ ሺህ ብር አንድ ሺህ ብር ነው።
አዎ። እዛ ሄደው መቁረጥ ይችላሉ። እዚህም እንትን የት ነው?
የዛን ቀንም ኢንተርኮንቲኔንታል ሆቴል እየሰጠን ነው።
የዛው ዕለት መቁረጥ እችላለሁ ነው?
አሁንም ኢንተርኮንቲኔንታል መሄድ ይችላሉ።
የት ጋር ነበር እሱ? እንትን ካሳንችስ
እኔ መገናኛ ነኝ።
አዎ፣ ካሳንችስ መሄድ ይችላሉ። ወይ ደግሞ ደንበል ጋ በሩስ ህንፃ ላይም እንሸ- እንሸጣለን።
ሌላ mobile bank መክፈል ምናምን አይቻልም?
ይቻላል። የዛን ቀንም መተው መክፈል ይችላሉ።
እዛ መክፈል እችላለሁ?
አዎ ይችላሉ።
አስር ሰዓት ነው የሚጀምር ነው ያልኩኝ።
አዎ
ስለዚህ ሌላ ተጨማሪ ሰው ልክፈት ወይስ
አንድ ላይ አድርጋችሁ እንትን በ- መምጣት ትችላላችሁ። የዛን ቀን ቀደም ብላችሁ የሁለት ሰው እ?
ሁለት ሰው
እኮ በቃ የዛን ቀን ይክፈሉ መጥተው፣ ግን እ, ቀደም ብለው እንዳይሞላ ነው? እንዴት ነው? ወንበር ትይዙልኛለህ? ወንበር
ቆይ እሺ፣ ስሞትም አልበል
ምን ያህል አድማሴ ምን ያህል
አድማሴ ቆይ እሺ፣ አንዴ እሺ፣ ስልኮትን ይጠሩ
ስልክ እ፣
የሌለ ፍራሶች
ቆይ ይቅርታ አንዴ ስልኩ ዜሮ ዘጠኝ አስራ ሶስት
አስራ ሶስት አርባ አምስት እሺ ስልሳ ዜሮ ስድስት
እሺ፣ እንልክሎታለን። አሁን
መክፈያውን ነው?
እሺ
እሺ። ሌላ መጠየቅ እችላለሁ? hello ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ